ఎలా
Bila?
ఎలా
ጤና ይስጥልን።
አብ ይስጥልን።
ሰላም ነዎት?
እግዚአብሔር ይመስገን።
ስላገኘኋችሁ ደስ ይለኛል።
ఎలా
አይሰማዎትም?
ይሰማናል። አሁን እንዴት ዋሉ?
እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን።
አ የሆነ ነገር ለመናገር ፈልጌ ነበረ።
እሺ ይቻላል አባቴ፣
ቢላ?
ይቻላል፣ ይቻላል። ንገረን።
አይሰማም?
ይሰማኛል። አይሰማህም? ለአንተ
አ ይቆራርጣል ትንሽ ትንሽ።
አሁንስ?
አሁን ይሰማል።
እሺ
አ የሆነ እኔ በሁለት ሺህ አስራ አንድ ነበር የተመረኩት እና ማለት ነው እሺ።
እየሰሙኝ ነው?
አዎ አባቴ፣ እየሰማሁ ነው።
እሺ በሁለት ሺህ አስራ አንድ ነበር የተመረኩት። የተማርኩት በ computer science ነው እና እስካሁን ደስ ምንም አይነት ስራ አላገኘሁም። እና ከቻላችሁ እናንተ ጋር ቁጭ ብዬ እኔ እየሰራሁ መብላት ብቻ ነው የምፈልገው።
የስራ እድል ፈልገው ነው?
አ
እሺ። አንድ ደቂቃ ደቂቃም አይሞላብህም። ስምህም አለመ?
ይበልጣል ይባላል።
ይበልጣል ማን?
ሞላ
እሺ፣ ይበልጣል። ስልክ ልውሰድ። ዜሮ ዘጠኝ
አስራ ዘጠኝ አርባ ስምንት ሀያ ሶስት ሀያ ሰባት አርባ ስምንት ሀያ ሶስት ሀያ ሰባት አድራሻ የት ነው? ይበልጣል
ጎጃም
እ፣ ምን ላይ ነበር ተ- ትምህርት የጨረስከው?
computer science
የት ዩኒቨርሲቲ?
አክሱም
ዓመተ ምህረቱ ማወቅ ይቻላል?
ሁለት ሺ አስራ አንድ
የተመረከው
ሁለት ሺ ስምንት ሁለት ሺ አስራ አንድ
የሶስት ዓመት እሺ። እኛ ጋር በምን አይነት ሙያ ነው መግባት የምትፈልገው?
በቃ አቅሜ በሚፈቅደው ምን አልከኝ?
አቅሜ በሚፈቅደው
እሺ በዚህ ተያያዥነት ባለው
የስራ ቅጥር ብዬ መሆን ይቻላል። እንትን ከፈለጉ
እሺ HR ኦች ይደውሉልሃል ብዬ ተስፋ አደርጋለሁ። ስለደወልን አመሰግናለን። መልካም ቀን።
እሺ ቻው።
አመቻሽ